హలో አቤት ጤና ይስጥልኝ
ጤና ይስጥልን ሜሪ እንደምን እንደምን አለሽ?
እግዚአብሔር ይመስገን ዮናስ እባላለሁ። ከ Stanford Kids ነበር የምደውለው።
አቤት ከ Stanford Kids ነበር የምደውለው። ዮናስ እባላለሁ። computer programming robotics ለህፃናት የሚል አይተው እሺ እሺ እሺ፣ አሁን ማውራት ይመችሻል?
እ፣ አሁን customer አለኝ እና ወይ ልደውልልህ ትንሽ ቆይቼ በቃ እኔ ራሴ ባንክ እደውልልሻለሁ፣ ነኝ ችግር እ?
የለም። እኔ ራሴ እኔ ራሴ እደውልልሻለሁ፣ ችግር የለም።
በቃ እሺ እሺ እሺ ስንት ሰዓት ላይ ልደውልልህ?
ምን ሰው እንግዲህ አሁን ሰው ሲመጣ አላውቀውም በቃ ሲደውልልኝ እና ደግሞ ከሌለ ወይ እንትን ብዬ አወራ ካለው ችግር የለውም እሺ እሺ እሺ እሺ